Hello? Hello?
hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ራሄል ነኝ የምለበት ብር ዊዝዶ ማለት Aviator ላይ አውጥቼ አልወጣልኝ እና ልኬላችሁ ነበር በ account
ቴሌግራም ላይ።
አዎ።
እሺ ማንም ብር የሚል ስምህ
ዜሮ ዘጠኝ ዴቭ ምናምን የሚለው ዴቭ ነው የሚለው? ዴቭ አንዴ ስልኩን ዘጋው። ዴቭ እ?
ብዙ ዴቭ ነው ያለው እና ወይ አንዴ hi ብለኝ።
ዴቭ ፊልዶ ምናምን የሚለው ሰባ ሦስት ሰማንያ ሦስት ቤት
አንዴ hi አትለኝም?
እሺ ቆይ በዚሁ ሰዓት አትዝጊ እ
አሁን hi ብዬሻለሁ ብለኛል።
አዎ።
አዎ እሺ አግኝቼዋለሁ። እም፣ እሺ ተስካቡ ምን ነበረ withdraw
ዊዝዶ አለ እ በሰዓት ሰዎች ማለት ነበር ላይ ሳወጣው እምቢ አለ አውጥቼዋለሁ ከዛ ግን ብሩን አላሳየኝም ከላይ
Aviator ተጫውተህ ነው አዎ።
እና አሸንፈሃል አዎ።
እኮ ይሄን ሳይሆን የመደብክበትን ሳይሆን የምትልክልን እና
አይ ያ- ያሸነፍክበትን ግን history ላይ አለ እ game history ላይ ያለ account history ላይ ያው account history ላይ አልኩልሽ እኮ ይሄ እኮ የተመደበበት ነው የሚያሳየው እንጂ እንዳሳ- እንዳሸነፍክ አያሳይም። ሰላሳ ሁለት ብር ስትመድብና ሰማንያ ስምንት ብር ስትመድብ ነው የሚያሳየው እኮ
ምኑንም እ ገብተን ነው የምናገኘው እሱ game history አዎ እኮ ምን ውስጥ ነው የምናገኘው እኮ ነው ያልኩሽ ምን game history ው እ
my bet የሚል የለ
ማይ ቤትማ እሱ እኮ ኳስ እኮ ነው እሱማ እ እሱ ስለ ኳስ ብቻ ነው ያሳየው
አንዴ
my bet የታለ ስለ ኳስ ብቻ ነው ያለው እሱ ሄሎ የለም ምንድን ነው የሚሰማተን ሰማይ ሄሎ hello ወይ step ኡን ቴሌግራም ላይ እልክልሃለሁ። እሺ ዴቭ እልክልሃለሁ step ኡን ቴሌግራም ላይ
እኮ my bet እኮ እንትን ኳስ ብቻ ነው የሚያሳየው እኮ step ኡን እልክልሃለሁ። የበቸዋሉ ነው ምልክ እሺ አሁን እሺ